ጤና ይስጥልኝ ሁሉ ስፖርት በኮም ልርዳው?
transaction አድርጌ ነበር ግን አልገባልኝ።
withdraw ነው?
አዎ አዎ እሺ የተ- ሁሉ ስፖርት ላይ ይግቡና ሞባይል ውስጥ transaction history የሚል አለ።
አያወጣም። እሱን history ውን በቃ process እያደረገ ነው ዝም ብሎ የሚቀረው ማለት ነው።
እሺ እሱን ዝም ብሎ የማያወጣውን screenshot ያርጉና ሁሉ information ቴሌግራም ላይ ይጻፉልን። ያስመ- ያስገቡትን ብር፣ withdraw ያደረጉትን ብር፣ ስልክ ቁጥሮን፣ ሰዓቱን፣ ቀኑን አድርገው ብሩ መጠኑን አድርገው እ፣ ያስቀምጡልን።